ሄሎ
እኔ ሰማን ይባ
ይሰማል? አለን አለን። አማን ነው።
እግዚአብሔር ይመስገን። ምን ልባል
እ፣ ሬኖዋ አለች። አዎ ልጅ 13 ነው።
ሪ እ
ሬኖዋ
ሪኖ ካንጎ እ፣ ጥቁሩ ማለት ነው።
ሞዴል ነው ያለው።
አስር ሺህ ቤቱ
ሪኖ ካንጎ ያለው ሁለት ሺህ ሞዴል ነው አባ
ጥቁሩ ተለቀለ ተሲ እያስተዋወቀ የነበረው ነው።
እ እሱን ነው። አዎ እሱኛው ይኖረናል። እስኪ ቁጥር ልስጦት።
ሲ ቤቱ ማለት ነው።
አዎ እኮ ቁጥር ልስጦትና እስኪ ጠይቁ ዜሮ ዘጠኝ አስራ አንድ
እሺ እ፣ ዜሮ- ዜሮ ዘጠኝ አስራ አንድ
ሀያ ሄሎ።
ስድስት ሀያ ስድስት እሺ ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ አመሰግናለሁ።
ይህንን እናመሰግናለን አባ